hello ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ሰላም የቀረ ትዕዛዝ ነበረኝ ባለፈው እና ትናንትና ለዛሬ እንደሚመጣ ነግራችሁ ነበር።
እሺ ያው በመስመር ስልክ እኮ እየደወልኩሎት ነበር ደውልልኝ ብሎኝ እምቢ ብሎኝ ነው።
አዎ የተቆራረጠ ነበር እና እሺ ልጅቷ እየጠበቀች ስለሆነ ዛሬ ይላካል።
እስኪ ስልክ ቁጥር ይነግሩኛል?
የእሷ በዚህ ስልክ ነው እሱማ ዜሮ ዘጠኝ ሀያ ሶስት admin ኡ እርሶ ነዎት? እሺ ዜሮ ዘጠኝ ሀያ ሶስት ሀያ አንድ ሀያ አንድ አስራ ዘጠኝ አስራ ዘጠኝ ዜሮ አምስት
ዜሮ አምስት በዚህ ነበር create የተደረገ
እሺ ምንድን ነበር product ኡ?
ሽንኩርት ቀይ ሽንኩርት ሽንኩርት አዎ፣ አምስት ኪሎ ቀይ ሽንኩርት ነበር የቀረው። ሀያ ስምንት ነበር የያዙት ነው አምስት ቀረ።
አ- አምስት ኪሎ ቀርቶ ነው።
አዎ
የት ነበር location ኖት?
ወሎ ሰፈር ቀራ ድምፅ ወይም ደግሞ ኢትዮ ቴሌኮም
ትናንትና ይመጣል ተብሎ ነበር።
ለትላንትናም ይመጣል ተብዬ ነበር። ከዛ እ፣ ይቅርታ ለዛሬ አድርገነዋል ብላ ለዛሬ ቀጠረች።
ስንት ሰዓት ላይ ነበር ያወሩት ከእንደዚህ ተብሎ?
ቀን ላይ ቀን ላይ በዚህ ሰዓት ይሆናል ነበር። ማታ ደግሞ በቢሮ ስልክ ደውላልኝ ነበር አስራ ሁለት ሰዓት አካባቢ አዎ እሺ። በማን ነበር ስሞት? እሺ በዚህ ላይ አጥቼ የክሪኤተር ተምሪ ነው የሚለው ተምሪ ነው የሚለው ያልመጣለት ሰውስ ማን ነው?
ሳባ
ተምሪ አዎ አዎ ወ- ዛሬ ወጥቷል። ይመጣል። አምስት ኪሎ አግኝቼዋለሁ።
በቃ ስልክ አግኝተዋል። የሰባ ስታገኘዋለን የ- ለተምሪ ነው የሚደወለው።
በቃ ለእኔ በዚህ ደውሉልኝ እነግራታለሁ ሲደርስ በቃ እሺ እሺ እዛ እየጠበቀች ነው እሷ።
እሺ እሺ እሺ፣ እሺ አመሰግናለሁ።
መልካም ቀን እሺ።
ደውልልኛለህ?